hello ጤና ይስጥልኝ። hello አብሮ ይስጥልን።
share ለመግዛት ነበረ።
እሺ
መነሻው ዝቅተኛው ሀያ ሺህ ብር ነበር የሰማሁት መሰለኝ።
አ ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ።
እም፣ እሺ እንትኑ እንዴት ነው? dividend ኡ እንዴት ነው?
ግን አሁን ስምና ቁጥር ብቻ ነው የምንመዘግበው። ሐምሌ አንድ ላይ ነው የምናሳውቀውት።
ነው እንዴ?
አ
በስልክ መመዝገብ ይቻላል?
ይቻላል። ሐምሌ አንድ ላይ እናሳውቀውታለን። አሁን ስምና ቁጥሩትን ይዛለው ማለበል ስሞትን።
ይድነቃቸው
እሺ ምን ላይ ነበር ማስረጃችን የሰሙት?
የቲቪ ላይ እሺ ይሄ ስልክ ነው ሊያዘው ሌላ አሉት።
ይሄ ነው።
እሺ እንደውሎታለን።
እም።